Hello ጤና ይስጥልን ቤት ቤት
እንትን ፊት ቤት ለመጠመቅ ለመጠቀም ነው የምፈልጉት ግን register ስለው ማለት ነው እሺ
እሺ አይልም እንትን በቃ አስገብቻለሁ ቁጥሩ ደግሞ
OK እሺ register ለማድረግ password ስታስገባ ምንድን ነው የሚለው password ስታስገባ አንድ capital letter አንድ small letter አንድ ደግሞ special character ወይ መሰላል ምልክቱን ሌላም የፈለግከውን መጠቀም ትችላለህ። ከዛ ደግሞ ቁጥርም ታደርግበታለህ። ከዛ አጠቃላይ ስምንት እና ከዛ በላይ መሆን አለባቸው። እሺ
ስንት አንድ አንድ አጠቃላይ ስምንት